ሄሎ ሄሎ ሄሎ ይሰማዎታል?
አዎ ይሰማል።
የደንበኛው ስልክ ቁጥር አሉት?
አዎ አለ።
እሺ ስልክ ቁጥሩን ንገሩኝ።
እሺ ዜሮ ዘጠኝ ዜሮ ዘጠኝ ሄሎ ሄሎ
መስመር ላይ ያሉ ደንበኛች አሁን ልንገርሽ ትናንትና ሴትን ስለበረዱ የተለያዩ ከአስራ ስምንት ውጭ ነው እያልኩ ያለው። ከዛ ውጭ ያሉ ነገሮች ምን ይ ፊልድ ላይ ፊልድ ላይ ዌቲንግ ላይ እንግዲህ ዌቲንግ ላይ ብዙ ትራንዛክሽኖች አሉ ይሻላል። አይ ግን አስራ ስምንት ነው እሱ።
ደንበኛች መስመር ላይ ያሉ አዎ አዎ
እሺ የእርስዎን ስም ይነግሩኛል?
እሺ አንድነት
እሺ እሺ የ customer ኡ ስምስ?
የ customer ኡ ስም ስልኩን አልነገርኩሽም።
አዎ ስሙንም ስልኩንም ንገሩኝ።
እሺ ስሙ ስልኩ ዜሮ ዘጠኝ አስራ ሁለት አስራ ሁለት ሰላሳ ስምንት ሰላሳ ስምንት
ሀምሳ ስድስት ሀምሳ ስድስት ዜሮ ዘጠኝ ዜሮ ዘጠኝ
ለሰውየው ግን ሙሉጌታ ያ- ያ- ስማቸውስ?
ስማቸው እንዴት አይስቲ ቆይቶ ያለ ስማቸው እንትኑ ላይ ቃል ኪዳን ነው የሚለው እሺ ቃል ኪዳን እስራኤል ነው የሚለው
እሺ የምን ATM ነበረ ካርዳቸው?
እም፣ እንጃ አላውቅም የንግድ ባንክ ይሁን ደውዬላቸው አይ ችግር የለውም እኛ እንደውልላቸዋለን። ድሜት እሺ ደውዬላቸው እስኪ እሺ እናመሰግናለን። መልካም ቀን።
እሺ አውሪ